ሄሎ ሄሎ ሄሎ አቤት አቤት አቤት ልዑል ቴሌግራም account የለውም እሱ እኛን እያወራበት የነበረው ይኸው ቴሌግራም account አለ አይደል? ከነዚህ የምታወራበት ቴሌግራም አለው። አዎ በሱ ይላክልሽ።
የት ነው ቦታው ግን ይቅርታ ድሬዳዋ የኛ ቢሮ የለም መስቀለኛ እ መስቀለኛ ዋልጋ ሞግላ ዋልጋ ሞል ላይ ቢሮ እኮ አለ። የቤት ልጅ ቢሮ ከሱ በላይ ነው።
OK አዲስ ነው አይደለ እሱ አዲስ ነው። አዎ ገና እኮ ዛሬ ነው እንትን ያለ ምን ያለው እኔ ገና ዛሬ ነው የምከፍትለት። ጠርቶኝ አግዘኝ ብሎኝ እኔ ደስ ልጭንለት መጥቼ ጌሟን ተጫነ።
ኦኬ ገባኝ።
ማግኘት ግን እንዴት?
አሁን አዎ።
እነሱ ይሰራ ያሉት ነገር የለም። አዎ፣ ከኛ ከፋይናንስ ምናምን የደረሰ መረጃ የለም።
ኦኬ ነው።
እ ስለዚህ እንዴት ያድርግ ሰው?
ማነው ስሙ? ቆይ መሳይ መሳይ አቤል ልዑል ነው ያልከኝ? አዎ?
አዎ ልዑል ማሽ ልዑል ወረደ ፀሐይ OK ልዑል እ፣ ድሬዳዋ agent ቴሌግራም ላይ ተልኮበት ነበር መሰለኝ አይደል ከዚህ በፊት?
ቴሌግራም ላይ ልከውለታል። የ training ራሱ ልከውለታል።
OK አዎ አየሁት። አይ ኦ፣ እሱ ከሆነ አደርጋለሁ።
እሱ ነው በቃ በሱ ቪቦክስ ነው ልኬልሻለሁ።
የሚጫነው?
አዎ ቪቦክስ ነው ጭኛው አለው ግን ያው hardware ID ይፈልጋል እና እናንተም OK።
config configure ልታደርጉት setup ኡን በቃ ጭኛው አለው ይህ ስለዚህ እንትን ይበለው። እሺ ችግር የለም።
እ የ shop አለው ነው።
የሚከፈትበትን ቦታ የ cashier ስም ይንገረኝ።
እሺ cashier ምን ነገር አለ?
ይጻፈው እዛ እዛ ላይ ቴሌግራም ላይ ይጻፈው ችግር የለም።
ስለዚህ ቴሌግራም ላይ ጻፍልሽ አዎ ስሟን አዎ ስም እኔ ብቻ እኔ hardware ኡ ምናምን እልክልሃለሁ የቦታውን እሺ ስምና የ cashier ኣን ስም።
የቦታውን ስም እሺ እና አዎ የ cashier ስም አዎ አዎ game ኡንም ታደርጊዋለሽ አ- ነው hardware ID ውን ሰጥቼ update ልበለው ዝም ብዬ hardware ኡን ስትነካ update ያደርገው ራሳቸው download ያደርጋሉ። Keno Deluxe ነው አይደለም የሚሆነው?
አዎ OK ነው እና spin ነው game ኡ በቃ አዎ ስለዚህ Keno Deluxe አስደርጓሉ። update ታደርገው game ኡ መጫን ይጀምራል።
ጭኗል ምን ይለኛል መሰለሽ game ኡ እህ unit not registered ይለኝና hardware ID እና update ይላል hardware ላይ ሲገባበት ልክ እንዳለ game ኦቹ ይመጣሉ። download OK ማድረግ ይጀምራሉ።
ስለዚህ hardware ID ከአንቺ ነው የምጠብቀው አሁን አዎ አዎ ስለዚህ እሺ ላክልኝና ልክለታለሁ።
በቃ እሺ ልክልሻለሁ እሺ በሱ አሁን ታደርጋለህ